hello ጤና ይስጥልኝ ጠብታ አምቡላንስ ነው እኮ የምንደርሰው? hello ጤና ይስጥልኝ ጠብታ አምቡላንስ እባክዎ ምን ልርዳዎ? hello hello hello hello ጤና ይስጥልኝ ጠብታ አምቡላንስ እባክዎ ምን ልርዳዎ? ሄሎ ሄሎ ሄሎ